የተዳፈነ እሳት የልቤ ረመጥ የተዳፈነ እሳት የልቤ ረመጥ አንተ ነህ ጭንቀቴ የዘላለም ምጥ የዘላለም ምጥ የዘላለም ምጥ ሌሊት አብረን አድረን ሳላይህ ሲነጋ ሌሊት አብረን አድረን ሳላይህ ሲነጋ ሲባዝን ይውላል አይኔ አንተን ፍለጋ አይኔ አንተን ፍለጋ አይኔ አንተን ፍለጋ መቼ እንዲህ ያደርጋል ፍቅር ብቻውን መች እንዲህ ያደርጋል ፍቅር ብቻውን ቢነካኝ ነው እንጂ አስማት ምናምን አስማት ምናምን አስማት ምናምን አብዳለች ይሉኛል ከነፈች ይላሉ አብዳለች ይሉኛል ከነፈች ይላሉ እንደኔ በፍቅር ነደው ያልከሰሉ ነደው ያልከሰሉ ነደው ያልከሰሉ አንጀት የሚያሳርር የሚያኮማትር አንጀት የሚያሳርር የሚያኮማትር አይጣልብን በሉ የድብቅ ፍቅር የድብቅ ፍቅር የድብቅ ፍቅር አንተ ስውር ሚስጥር የድብቅ ቃይ አንተ ስውር ሚስጥር የድብቅ ቃይ መቼም አይሰማህ ጭንቀቴ ስቃይ ጭንቀቴ ስቃይ ጭንቀቴ ስቃይ ትረገሚያችለት ለፍሬያት ሁን ትረገሚያችለት ለፍሬያት ሁን አይኖችህን ባይኔ እያየሁባት ቀን አይኖችህን ባይኔ እያየሁባት ቀን እንዲያው ላጉ ነው ጋደም የምለው እንዲያው ላጉ ነው ጋደም የምለው ጤናዬም አንተ ነህ እንቅልፌም አንተው ጤናዬም አንተው ነህ እንቅልፌም አንተው